ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልን።
አለሙ ከቺፕቺፕ ነበር የምደወለሎት።
እ እ ከቺፕቺፕ ነበር የደወልኩሎት።
እ Okay፣ እቃዎችን order አድርጎ አልመላ- አልመጣሉትም አይደለ?
አዎ እ እሺ፣ ነገ የት ላስልክሎት እቃውን?
እ እ ነገ የት ይላክሎት እቃዎቹ?
ወ- አሁን አልመሸም። እንደ እኛ አሁን እዚህ ላምበረት ነን።
አይ ዛሬ ሳይሆን ነገ የት ይምጣሎት እቃው?
ነገ እዚያ ወሎ ሰፈር ስልክ በቀደም የሰጠው ስልክ ትደውልልሃለች።
Okay፣ ስለዚህ ወሎ ሰፈር ነገ ይመጣሎታል እቃው አሉ አይደለ?
በቃ ትደውልልሃለች፣ ነግራትና ትቀበልሃለች።
Okay፣ ለእርሶ ነው የሚደወልሎት ግን ከሹፌር እ እ ለእርሶ ነው የሚደውልሎት ሹፌር በቃ ወዲያው ደውዬ አገናኝሃለሁ እሺ፣ እንድትቀበልህ።
ወይ ስልኳን ይስጡኝ ሌላ የምትረከበዋን ሰው አ አሁን ልስጥህ አ ዜሮ ዘጠኝ ዜሮ ዘጠኝ እሺ
አስራ አንድ አስራ አንድ
ሀምሳ ሀምሳ
አርባ ዘጠኝ እሺ
ሰማንያ ሁለት ሰማንያ ሁለት እሺ አዎ በቃ በዚህ ደውልላት።
ስለዚህ ነገ ወላው ሰፈር ነው የሚመቸት አዎ በቃ እዚያው ትቀበላለች። በቃ እሺ ነገ ይላክሎታል መልካም ምሽት እሺ እሺ እሺ